hello ሰላም ጤና ይስጥልኝ ችብችብ
order አድርጌ complete payment ብሎኝ okay ከፍዬ ነበር ነው መቼ ነው ብዙ ዛሬ ቆርጧል፣ ግን still complete payment እያለኝ ትናንትና።
በዚህ ነው በዚህ ቁጥር አዎ አዎ እስኪ እሺ አንዴ check ላድርግልዎት እሺ
okay አዎ pending ላይ ነው የቆረ- የቀረቡት አዎ እ፣ ትናንትና አስተካክልሻለሁ special ላኪልኝ ብላኝ ልኬላት ነበር ነው አዎ still የተስተካከለ ነገር የለም።
okay አንዴ መልሼ ልደውልልዎት
እሺ እጠብቅሻለሁ።
እሺ